ጤና ይስጥልኝ። BGI ኢትዮጵያ ብርሃን ነኝ። ባኮት ምን ልርዳዎት
ጤና ይስጥልኝ።
ጤና ይስጥልኝ። ባኮት ምን ልርዳዎት
ይቅርታ፣ ከወላይታ ሶዶ ነው ከእንጆሪ ሆቴል።
እሺ ደንበኛችን ምን ልርዳውት?
እና ማሽኑ ምንም ስራ እየሰራ አይደለም። ሶስት ቀን ሆነዋል። የድራፍት የድራፍት ማሽን ተበላሽቶቦት አዎ፣ አዎ፣ አዎ። ማንም መቶ check የሚያደርግም የለም።
ሶስት ቀን ሆኖታል።
አዎ፣ አዎ።
እሺ ደንበኛችን BGI ID ዮትን ይንገሩኝ።
ምናችን እ፣ በስልክ አጭር የጽሁፍ መልእክት ተልኮልዎታል አይደለ? መለያ ቁጥር የቢጂ አይዲ
የቢጂ አይዲ አ በስልክ ወቴ ተላከቻለች።
አለ እኮ ስልሳ ሁለት ስልሳ አምስት ቤት ስልክ አለ። ስደውል በዚህ ስልክ ደውል ተባልኩ።
አዎ ግን የ BGI ID መለያ ቁጥር አለ እና እሷን ይንገሩኝና
የ BGI ID ቁጥር አዎ።
ቁጥሩን ልንገር ቁጥሩን ልንገርሽ።
አዎ ቁጥሩን ነው የሚነግሩኝ።
እሺ አንዴ draft ኡ ጋር ልሂድና ልደውልልሽ ወይስ እሺ ደንበኛችን ይቻላል።
እሺ